ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ኢትዮ ቴሌኮም ነው የምደውልልህ።
እሺ
training ነበረ ዛሬ አራት ተኩል ላይ I think እኛም አርፍደናል። ይቅርታ ለዛ። join ማድረግ join ማድረግ ትችላላችሁ አሁን ምን አልከኝ?
join ማድረግ ትችላላችሁ ብልክልህ በዚህ ስልክ?
አዎ ላክልኝ።
ቴሌማ-
ምን አልከኝ?
እ? hello?
ቴ- ቴሌግራም አልከኝ?
ቴሌግራም አለህ በዚህ ስልክ ወይስ አለኝ፣ text አለኝ።
ላድርግህ?
አዎ።
በቃ ቴሌግራም ወይ ቴሌግራም ላይ ዋትሳፕ እልክልሃለሁ። አሁን ላክልኝ፣ የተሻለ ነው።
በቃ ዋትሳፕ ላይ እልክልሃለሁ። ችግር የለውም።
እሺ፣ ዋትሳፕ ላይ